ሄሎ ጤና ይስጥልኝ GoodayOn አቤት አመሰግናለሁ። እንትን account ከፍቼ ነበረ GoodayOn እሺ
እና አልተረጋገጠም ያረጋግጥ ጉዳዩን ላይ አለኝ።
አዎ መረጃዎትን ልቀበሎትና verify እናደርገዋል። ስሞትን ማን ልበል አብዱል ሰላም ነጂብ
አብዱ ሰላም አብዱል ሰላም ነጂብ አ- አብዱ ሰላም ነጂብ አ- አብዱ ሰላም የሚጠቀሙት ስልክ ይሄንን ነው አዎ፣ የእርሱ ስልክ አዎ።
እሺ መኖሪያ አድራሻው የት የት አካባቢ ነው
ገርጂ ከተማ
እ ገርጂ አዎ።
እሺ መስራት የሚችሏቸው ስራዎች ምንድን ናቸው
እኔ የፀጉር ተሰርቶ ባለሙያ ነኝ።
የጸጉር ባለሙያ ነው የሴቶች ነው የወንዶች የወ- እ
የወንዶች የወንዶች ጸጉር ባለሙያ አዎ።
እሺ መረጃውን ከየት ነበር ያገኙት ስለኛ ስለ GoodayOn
አይ ቲክቶክ ላይ አይቼ ነው። ከዛ ከ Play Store ወረድኩና አ እሱን እየከፈትኩ እሺ እ፣ አሁን መረጃዎትን ይዣለሁኝ ምንድን ነው የምናደርገው ቢሮ መጥተው አንድ ቀን ከተመዘገቡ በኋላ ነው የስራ ጥሪ የሚደርሱት ቢሮ ለመምጣት እኛ schedule አድርገን እንደውልሎታለን
የት ነው ቢሮ?
ቢሮአችን ጎተራ ፔፕሲ ፋብሪካው አካባቢ ነው የሚገኘው
እዛ ብቻ ነው?
እዚህ አንድ ቀን ነው የሚመጡት እዚህ ከዛ በአቅራቢያዎት እ፣ የስራ ጥሪ እንዲደርሱት እናደርግና በአቅራቢያዎት በወንዶች ጸጉር ሙያ ላይ እ፣ የስራ ጥሪ ወደኛ ከመጣ ወደ እርስዎ እናስተላልፋለን ማለት ነው።
እሺ።
ሌላ ሙያ ያሎት እንዴ አብዱል ሰላም
አይ በዚህ ነው የሚሰራው።
በዚህ ነው የሚሰሩት። በቃ መዝግቤዎታለሁኝ እ፣ ከዛ እኛ ጋር እንዲመጡ እንደውልልዎታለን። እኛ የእኛን ስልክ ይጠብቁ።
እኮ ስራው ከተገኘ በኋላ ነው የምትደውሉልኝ? ወይስ አይደለም አይገኝም?
መጀመሪያ መጥተው እዚህ system ላይ ይመዘገባሉ። system ላይ ሰው አይቶም ሊጠራዎት ይችላል። system ኡ ላይ ካስገባኑት በኋላ ተደውሎሎት ብቻ አይደለም እ? እኛ ጋር በ call center ጥሪ ከመጣ ወደ እርስዎ እናስተላልፋለን። የወንዶች ጸጉር ባለሙያ ከተጠየቅን ማለት ነው።
አለ ግን ከዚህ በፊት እንደዚህ የሚጠይቃችሁ
ይኖረናል። አዎ እ፣ በጣም ቶሎ ቶሎ የሚመጣ ጥሪ ባይሆንም የጸጉር ባለሙያ ጥያቄዎች አሉ። እሺ መልካም ቀን።